ሄሎ ሄሎ እንዴት ዋልሽ?
እግዚአብሔር ይመስገን።
እ ከ- የምደውለው ከዊ ፕላስ ሶሉሽን የሚባል ድርጅት ነው። ዊ ፕላስ?
አዎ እሺ እ ዊ ፕላስ አንድ app developer ነን እና እዛ ውስጥ ከአርባ በላይ የሚሆኑ service ይይዛል። አንደኛው ደግሞ እንደናንተ እቃ ወይ ኮስሞ ነው የሚሸጡ ናቸው እና እዛ ላይ እናንተ እንድትመዘገቡ ነበረ። ምንም ክፍያ የለውም። እዛ ላይ እንድትገበያዩ እንድትሻሻጡ ማለት ነው። delivery ም ካለ እኛ እናደርሳለን።
እኮ እናንተ ስራችሁ ምንድን ነው?
delivery እና ታክሲ ነው ዋነኛው።
okay እሺ እኮ link መዝግቢኝ እኮ link ልላክልሽ በዚህ ላኪልኝ።
ቁጥር እና app ኡን አውርደሽ ትመዘገቢያለሽ።
እሺ እሺ፣ አመሰግናለሁ።